ሄሎ ሄሎ እንዴት ነሽ? ሰላም ነሽ?
ሰላም ወንድሜ፣ እንዴት ነህ?
አይ እንትን አለ በእናትህ ብዙ ጊዜ ደውዬ ነበረና ውትድሮ ላይ አልገባም። ዘጠኝ ሺህ አልገባም። አራት ሺህ አካውንትና አምስት ሺህ ቴሌ ብር እሺ እስካሁን አልገባም። እየጠበቃለሁ። ጠዋት ደግሞ ይሄን ነገር ሰው እየገባለ እጠበቃለሁ። አሁን ደግሞ ይደውላል እጠበቃለሁ። አሁን ደግሞ ይደውላል።
ክርስቲያን ንገረኝ። ዜሮ ዘጠኝ ደርሰኝ አስራ አንድ እሺ
ሀምሳ ስምንት ሀምሳ ስምንት እሺ ሀያ
ስንት ብር ነው ወንድሜ?
ሁለት ሺህ ሁለት ሺህ አካውንትና አምስት ሺህ ቴሌ ብር ደርሰኝ አስራ አንድ
ዛሬ ነው።
ትናንትና ማታ ነበረች። የትናንት ማታ
ሁለት ሺህ ብር ነው አይደለ?
ሁለት ሺህ ሁለት ሺህ አዎ አራት ሺህ እንዳለ ሁለት ሺህ failed ነው። እሺ ወንድሜ ወደ account revert ሆኗል።
እሺ ገባ እሱ አራት ሺህ ይዛ ገባ።
አዎ ወደ account revert ሆኗል። እሺ እሺ account ኡ ቴሌብር ወይ account ኡ አይ ወደ Best Bet እሺ ገባ።
አዎ።
እሱን አምስት ሺህ ይዛለች አስራ አራት ቤት አልገባም እስካሁን ወደ Best Bet revert ሆኗል። check አድርገው።
ወይም ሁለቱም አዎ አምስት ሺህም ገብቷል
አምስት ሺህ ያስገባ ገብቷል አባቴ በቴሌብሩ በቴሌ ብር ነው የገባው። አዎ ስንት ቁጥር ገባ? እሺ ዘረሳ አስራ አራት ቤት ነው አይ ዜሮ ዘጠኝ ሀያ ስምንት ዜሮ ስምንት ስልሳ አምስት ሰባ ስድስት እሱ ሀያ ሺህ ነበር። አምስት አምስት አምስት ሀያ ሺህ ገባ እሱ አዎ እሱ ደግሞ አስራ አራት ቤት ደግሞ አስራ አስራ አምስት ሺህ አልገባም። አ- አስር ቤት አልገባና አምስት ሺህ አልገባም።
ወንድሜ በዚህ ቼክ አድርገው ገብቶልሃል።